አሪፍ በዛ እንላኩ የምንርዳው
በሆነ በቴሌግራም ቁጥር እንትን ላክልሽ ስክሪንሾቱን ላክልኝ ብለሽ ነበር። አንቺ ቁጥር ስለሌላ አላውቅም፣ ግን ቴሌግራም ላይ ደግሞ የለሽም።
እሺ።
የለም የለም።
ስሞትን ማለት በደንበኛችን
አቡሽ
አ- አሁን ደውለው ነበረ።
አሁን ደውዬ ነበር። አሁን ደንበኛችን
ወይ ስልክ እንትን ቁጥሩን username ይዘዋል።
እንትን- አዎ ይዣለሁ።
አጣርተው ሰምተውኛል። ስልክ ቁጥሩ አዎ
እሺ፣ ደንበኛችን በዚህ ስልክ ቁጥር ነው ቴሌግራም የሚጠቀሙት።
አዎ አዎ እሺ፣ እኔ ያዳረጉትና እ፣ አዎ።
text አድርግበታለሁ ይላኩልኝ።
እሺ እሺ እሺ፣ እሺ፣ ደንበኛችን መልካም ቀን።
እሺ